ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ ማዕረግ አቤት ከ WePlus ነበር ምደውለው application ኣችንን አውርደህ ነበር
ትራፊክ ከብ- እያደረጋችኝ ነው አይደለም ለአሽከርካሪነት ነው ወይስ ለተጠቃሚነት ነው ያወረድከው ብለን ነው ለአሽከርካሪነት እሺ ኮድ አንድ ወይ ኮድ ሶስት ናት መኪናት ኮድ ሶስት ነው ራይድ እሺ።
ምናምን እየሰራበት በቃ እሺ አ- አንድ ስልክ ቁጥር ልስጥና የሚያስፈልጉትን ላክልኝ እኔ upgrade ላድርግልህ አዎ እኮ አይ አዎ፣ ራሴ ያደርጋለሁ ችግር የለም ሰሞኑን እ፣ ራቅ ስላልኩ ነው ከ document ኦቹ ጋር ም፣ ክፍለ ሀገር ነው ያለሁት እና ለዛ ነው እንጂ አ፣ አሽከርካሪ እንዳየሁት እንትኑን በኋላ እንዳልረሳው ብዬ ነው download ያደረኩት መጀመሪያ በቃ እሺ ጥያቄ ካለህም መጠየቅ ትችላለህ ቴሌግራም ላይ እ፣ at We Plus ሰባ አራት ሰማንያ ብለህ ጥያቄም ካለ ዛሬ ላክልን በቃ እሺ እሺ እሺ እናቴ።
አመሰግናለሁ በዚህም ብደውል እችላለሁ አዎ ትችላለህ busy እንዳይልህ ብዬ ነው በዚህ በቃ ግን ቴሌግራም ላይ user አ- name ኣችን at We Plus አ።
ሰባ አራት ሰማንያ እሺ፣ በቃ ሰባ አራት ሰማንያ አዎ እሺ እሺ እሺ እናቴ።
አመሰግናለሁ አመሰግናለሁ መልካም ቀን እሺ መልካም